ሰላም አሊ ባባ።
ሰላም ነው፣ እንዴት ነሽ?
እግዚአብሔር ይመስገን አባት።
አለም አለን። እንትን ካሪና ሆና አይቼ ነበረች። የውሃ ሰማይ color አለች። ተሽጣለች ወይስ አለች?
አስራ ዘጠኝ ዘጠና ሰባት ዋና
አስራ ዘጠኝ ዘጠና ሰባት ዋና ጣርኮ I think ስልሳ ስምንት ሺህ ቤት መሰለኝ። አስራ ዘጠኝ ዘጠና ሰባት ሞዴል ነው።
አዎ ተሽጣለች አባት። አስራ ዘጠኝ ዘጠና ሰባት ካሪና ኦ ምን ምን ያህል ግን አማካይ ዋጋቸው እነሱ መኪና ስንት አሸጠች? ለምሳሌ
ይቅርታ አባት ከተሽጠ በኋላ price አንናገርም። በጣም ይቅርታ እኛ sales ኦች ናቸው የሚጨርሱት እኛ ጋር አይደርስም።
መልካም መልካም። እሺ፣ አመሰግናለሁ።
እሺ